አንቺ ላይ
ሄሎ
ሄሎ ሄሎ፣ አቤት።
አቤት እ refund ተብሎ ቅዳሜ ለታ refund ተ- ተብለን ነበረ እና ሲሉ አልተመለስልንም እ ምን ነበረ? fail አድርጎ ነው?
እ fail አድርጎ ነው?
አው ሲመጣ እ የሚቀበለው ሰው ስላጣ cancel አደረግነው። እዛም በቃ በዛው ቀረ
እስኪ ስልክ ቁጥሩን ይነግሩኛል?
ዜሮ ዘጠኝ አስራ ዘጠኝ እሺ፣ ሰላሳ ስድስት እሺ።
ሀምሳ አምስት ሰባ አምስት በ group ነው individual አይደለም።
እሺ፣ እሺ። አንዴ okay። ስልክ አላነሱም ነበር ሲደወልልዎት?
ኧረ አንስተናል ታናነስ ተቀተናናቅም እሺ። በምን ምክንያት ነበር የተመለሱ?
በቃ የሚቀበል ሰው ስላጣን እኛ ቢሮ ነበር ለዛ ነው።
ሰውነት ስላጡ ነው።
አ okay፣ እሺ፣ እሺ። አሁን ይደረግልዎታል። ትንሽ ይጠብቁን።
ለእኔ ብቻ ሳይሆን ሌሎችም ሁለት አሉ ከነቀኝ ለእነሱ refund ነው የሚደረግላቸው።
እ፣ አዎ ለ admin ኡ ነው የሚመለሰው።
okay ሁሉም በብር አዎ ምክንያቱም fail ሲያደርግ ነው ለእያንዳንዱ የሚመለሰው እንጂ fail ካላደረገ ለ group ኡ ነው የሚመለሰው፣ ለ leader ኡ፣ እ፣ ስለዚህ ሁሉም አንድ ዜና ለህሊና ህሊና ማለት ነው።
ህሊና እሺ እኔ ህሊና እሺ በቃ ለእሱ መች ይገባል?
ይላክሎት። ዛሬ ትንሽ ዛሬ ይጠብቁ።
ይገባል?
አሁን refund እያደረገች ነው። ትንሽ ይታገሱ።
እሺ እሺ እሺ፣ መልካም አሜን አንቺ እሺ